ጤና ይስጥልኝ ሙሉ ስፖርት እባክዎ ምን ልርዳው?
በቴሌ ብር ቅድም አመልክቼ ነበረ እና በቴሌ ብር ብር ስቤ ምንም መልስ አልሰጣችሁኝም።
በቴሌግራም አናግረውናል።
አዎ አዎ አናግሬ ነበረ። ምንም ምንም መልስ ብላችሁ አይታችሁ ወጣችሁ።
ስልክ ጠይቀኖት ነበር አልጠየ እኔ አስቀምጬ ነበር ስልክ።
እኮ እዛው መልስ ስልኮት ስላገኘን ነው የሚሆነው። ማን ነው እሺ።
ስልክ ቁጥሮት ሊንገሩኝ። ለማንኛውም የላኩትን በዛ አ- አዎ እስቲ ቼክ ይታርጊው አስራ አንድ እሺ ሀያ ሰባት እሺ ሰማንያ አምስት ሀያ ሶስት ፎልደር ነው ሶስት ጊዜ ነው ስቤ ሶስቱንም አልሰጥ ቼክ አድርጊው።
አስተላልፈናል አስተላልፈናል። ደንበኛችን መልስ ስናገኝ አልፏል?
እዛው እናሳውቆታለን። አስተላልፈንሎታል። መልስ ስናገኝ እናሳውቆታለን።
አ- መልስ የሚሰጥ ትራንዛክሽን ነው ካለ?
የላኩት።
እ እ ሶስት ነው የላኩት አይቼዋለሁ። ተላልፏል።
አዎ።
ስለዚህ መልስ ስናገኝ ደግሞ እዛው ቴሌግራም ላይ እናውቆታለን።
እሺ እሺ እሺ